ጤና ይስጥልኝ Hulu Sport ነው ባኮ ምንድነው
እንትን withdraw ና deposit ላይ ለምን እንትን ቴሌብር የለም? ቴሌብር አያመጣም። withdraw ና deposit ላይ
technical የሆነ ችግር ገጥሞን ነው። deposit ነው ወይስ withdraw ነው የፈለጉት?
እኔ withdraw ነው የፈለግኩት። ሁለቱንም እፈልጋለሁ ግን የለም። ሁለቱ አሁን የፈለጉት የትኛውን ነው?
withdraw
አሁን በምነግሮት መሰረት ማድረግ ይችላሉ። wallet ውስጥ ይገቡና withdraw ውስጥ ይገቡ branch payment የሚል አለ አይደል? ከዛ እዛ ላይ እስከ አምስት ሺህ ብር ነው ማውጣት የሚችሉት።
እሺ ገባኝ።
ከዛ ከዛ ላይ የሚፈልጉትን መጠን ይጽፉና withdraw ይሉታል።
ከዛ ከዛ withdraw code ሲመጣልዎት ኮዱን screenshot ያደርጉና በቴሌግራም ይልኩልናል።
እሺ
እሱን ሙሉ ስምዎትን
እም፣
hello አቤት hello
hello አቤት hello እየሰማሁሽ
እ ወደ CBE ነው ወይስ ወደ ቴሌብር እንዲገባሎት ነው የሚፈልጉት?
ቴሌብር ቴሌብር ወደ ቴሌብር።
አ
እሺ ከዛ ቴሌብር የሚጠቀሙበትን ስልክ የ withdrawal ኮዱን ሙሉ ስምዎትን በቴሌግራም ይልኩልናል።
እሺ deposit ብፈልግም እና ነገ አስተካከል
ያው እሱን ማወቅ አንችልም።